አስፋብኝ ነው ትቆያለህ። እ
hello
ደረሰ
electronic electronics ልኬዋለሁ።
እስካሁን አልገባም እ
አልገባም።
ኧረ እባክህ
እሺ እንትና ላይ የእንትና የለሽም? እሺ የማን እሺ፣ ወደ ማን ልላክል? ወደ ስንቴ
ስንቴ ላይ ላኪውና ከስንቴ ወደ እንትን ላኪው።
ፕሮዳክሽን ራሷ እኮ አለች ወደ እኔ